Dienst angeführt. Laut Kilogeist angeführt. ሄሎ
ሄሎ ጤና ይስጥልን ቤተሰቤት
ሰላም ነው አለን። እ፣ ቤት ቤቱ ፎጀር ላይ ብሩ ተወስዶ የ- ቦታ እየተገባ ረሳጉት።
voucher ላይ ነው ያለው ነው ብሩ አዎ መቶ ዘጠና ብር እ፣ ትላንትና ማታ ሲተኛው እ፣ በቀን ሲያየው አጣው ብር
በደወልክበት ቁጥር ነው
እ?
አሁን በደወልክበት ቁጥር ነው አዎ ቤት ቤት ላይ አጣው። አሁን እየተገባ ብሩ እ፣ ሞክረ በእናት
እሺ እኮ የቤስት ቤት ቁጥርህ አሁን የደወልክበት ነው ወይ
አይ አይ ሌላ ሌላ ቁጥር ነው ዜሮ ዘጠኝ ሀያ ሁለት
እሺ ዜሮ ዘጠኝ ሀያ ሁለት አስር
እሺ ዜሮ ዘጠኝ ሀያ ሁለት አስር ዘጠና ዘጠኝ ዘጠና አምስት
ዘጠና ዘጠኝ ዘጠና አምስት አዎ
መቼ ነው
ከትላንትና ወዳ
የተወሰደብህ ከትናንት ወዲያ ነው አዎ የገባ ቦታ ወይ እዚህ ውስጥ ያለ መሰልኩ ከሌላ ቦታ ገባሽ።
ስንት ብር ነው መቶ ዘጠና ብር ነበረ።
ከትናንት ወዲያ መቶ ዘጠና ብር የለም መቼ የተወሰደ
ስንት ብር ነው? እኔ የረሳ ብር ወይ መቶ ም- ከምናምን ነበረ እ?
እሺ ትግ አይ ሁሉም ልክ ነው ትናንት ከ